hello ጤና ይስጥልን።
ማ hello
hello ጤና ይስጥል።
ጤና ይስጥልን ቤት ቤት
የቅድም ልጅ ነው እኮ መልሼ ደውልልኝ ያልኩሽ።
ምን ነበር አባ?
ሁለት ሺና ሶስት መቶ October አንድ ምን withdraw አድርገህ ነው?
አዎ okay በ SantimPay
አዎ እስቲ ንገረኝ ስልክህን።
አስራ አምስት እሺ
ዜሮ ዜሮ እም፣ አስራ አምስት ዜሮ ዜሮ እሺ
ስልሳ ስምንት ዜሮ አንድ ስልሳ ስምንት ዜሮ አንድ አዎ መቼ ነው ቀኑ?
አ ቀኑ መቼ ነው?
October one
ስንት ብር እና ስንት ብር አልከኝ አባ?
ሁለት ሺና ሶስት መቶ
ሁለት ሺህ እና
ሶስት መቶ ሁለት ሺህ እና ሶስት መቶ እ፣ ቀኑ October አንድ ነው የሚለው በትክክል?
አዎ ማታ የሌሊት እም፣ ሰዓት አርባ ምናምን አካባቢ
check እያደረግኩ ነው። እሺ አባ ትንሽ ጠብቀኝ። አንድ ሺህ ነው ያልከኝ አንዱን
አይደለም ሁለት ሺህ አልኩት እና ሶስት መቶ ሁለት ሺህ እና ሶስት መቶ አዎ ወደ ቴሌ ብር ገብቷል ነው የሚለን። እዚህ ጋር status ኡ balanced ነው የሚለው አ- ሰላሳ ሶስት መጨረሻ ያንተ ቁጥር ነው አይደል?
አዎ ዜሮ አስራ ሶስት አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት የቴሌ ብር ቁጥር